hello ጤና ይስጥልን። አቤት ከፍሊንትስቶን ሆምስ ነበር የደወልኩለት። ሰላም ነው።
አቤት ከፍሊንትስቶን ሆምስ ነበር የደወልኩለት።
ፍሊንትስቶን አዎ፣ ሆምስ ነበር የደወልኩለት።
እሺ፣ ሰላም ነው እግዚአብሔር ይመስገን።
አለን። ባለፈው ሰኞ ወይ ማክሰኞ ቢሮ ብቅ እላለሁ ብሎ ነበር። መጥቶ እንዴት ነው?
አል- አልተመቸኝም እና አልመጣም።
አሃ። በስራ ተወጥሮ ነው ወይስ አዎ፣ ሌላ?
ስራ በስራ አዎ።
ምክንያት okay ሰራተኛ ልላክለት እንዴ? ከዛ አረፍ ሲሉ እንዲያስወጡት ያው አይ በደንብ ቆይ ያለ- የለሁም ወጣ ብዬ ነው እንደተመለስኩ እመጣለሁ።
okay አዲስ አበባ አይደሉም አዎ ማለት ነው። እሺ እሺ፣ በሰላም ይመለሱ። መልካም ጊዜ።
እ- እ?
እሺ እንግዲህ ካልተመቹ ያው ሲመለሱ እንግዲህ እሺ፣ መቼ ነው እደውላለሁ ችግር የለም።
የሚመለሱበት ቀን ይታወቃል? ላስታውሶት እ?
የሚመለሱበት ቀን ይታወቃል? ላስታውሶት አዎ ከሳምንት በኋላ እመልሳለሁ።
okay፣ ከሳምንት እሺ፣ እሺ እንግዲህ እሺ፣ እሺ፣ መልካም ቆይታ። አመሰግናለሁ።
እሺ።